ይሄን በዛ ቅጥልኝ ድሮ ጋር እባክዎት የምንለርደው
መድኃኒት ለመጠየቅ ነበር። የት እንደሚገኝ
እ ምን አልሽኝ?
መድኃኒት ለመጠየቅ ነበር የት እንደሚገኝ እሺ ለአንብብልሽ።
እሺ ንገሪኝ።
ካፌን ስትሪት እ
ካፌ
ካፍ ለአንብብልሽ። ስፔሊንጉ እሺ C A F F
እሺ E E I N E C I T R A T E ቆይማ ኦ እ ቴሌግራም አለሽ?
አ forward ላርግልሽ አዎ እ ስልክ ቁጥር ስልክ ቁጥርሽን ንገሪኝና እንትን እልሻለሁ hi እልሻለሁ።
እሺ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰባ ስምንት ሰባ ስምንት ሀያ ሶስት ሰላሳ ዘጠኝ ሀያ ሶስት ሰላሳ ዘጠኝ እሺ hi ልልሽና አይቼ እደውልልሻለሁ።
እሺ እናቴ thank you